hello
ጤና ይስጥልን።
ወይ ቅድም እኮ ደውዬ ነበረ እና ሰው አልመጡልኝም። ይቆያሉ?
ጤና ይስጥልን። እንደምነትን ይሰማዎታል?
ይሰማኛል ይሰማኛል።
ምን ልርዳው እባክዎትን?
አይ የድራፍት ቦዙ ተበላሽቶ ድራፍት እያፈሰ አስቸግሮኝ ነበረ። ግን ልስጣቸው አሀ ቅድም ደውለው መቀነሻውና መጨመሪያዋ ተ- ተሰብራብናለች ያሉኝ አይደለ? ቲን አይ።
ነበር ፈልጌ እደውላለሁ ያሉ።
አይደለም እሱ አይደለም እሺ ቦዙ ቦዙ መስመሩ አለ አ?
ቦዙ ሆዝ አዎ።
ነው ምኑ ነው ቦዙ።
የተበላሸቦት?
ይኸውልሽ ድራፍት ማ- የድራፍት ማሽኑ አለ አ?
አ
ቦዙ መስመሩና ከማሽኑ ጋር የሚገናኘው እ፣ በረዶ የያዘው አለ አ?
አ እሱ ድራፍት እያፈሰሰ